ቆይ ሄሎ ሰላም ጤና ይስጥልኝ። ቤት ቤት አ- አለን አብረን ይስጠለን። ይኸውልሽ የ- ወይ።
በአንድ የአንድ ጨዋታ ማለት ነው እህ።
የመጀመሪያውን ብቻ ለቆ ቀይ አብርቶ ሌላውን አልለቀቀልኝም።
እሺ cashier ኮዱን እስቲ ንገሪኝ።
ኮዱን ልንገርሽ የ cashier አዎ።
ኮዱ ነው።
አዎ አዎ።
እሺ አስራ አራት እህ ዜሮ ዘጠኝ እህ ዜሮ ዘጠኝ እህ አስራ አራት
እሺ አሁን ለቆ- ለቆልሻለሁ። እሺ እሺ እሺ ማየት እሺ thank you እሺ እኔም አመሰግናለሁ።